hello ጤና ይስጥልኝ። ቃልኪዳን ከ Best Bet ምን ልርዳው?
ይሰማል ቀደም ይሰማኛል። አዎ sister አሁን የሆነ ትኬት ቆርጬ ማለት ነው።
እሺ
የሆነ ጨዋታ ነው በእናትሽ ያስገባው። ጨዋታ ደግሞ አሁን አለ ስድስት ጨዋታ ነው እያመረጥኩና አምስት ጨዋታ አሁን ነው፣ ግን አንድ ጨዋታ ሌላ ቀን ነው። ለዛው የሆነ ጨዋታ አስቀረኝ እኮ ማስቀረት አንችልም። ሀያ አራት ሰዓት ሲሞላው ይታረማል።
ሀያ አራት ሰዓት እኮ ጨዋታ ገና አልተጀመረም እኮ አንድ ጨዋታ ብቻ ነው እኮ ያስገባት። ደግሞ ያስገባት ጨዋታ አርብ ነው፣ ግን አምስት ጨዋታ አሁን እየመረጥኩ አሁን ነው ጨዋታ ስድስተኛ ጨዋታ አርብ ነው
cash ወይ cash out ራሱ system ኡ ነው የሚሰጡት። cash out ካለው ራሱ system ኡ ነው የሚሰጡት። እኛ እንደዛ ማድረግ አንችልም።
በቃ አምስት ጨዋታ አሁን ጨዋቱን አምስት ጨዋታ ሲጨረሱ ስድስት ጨዋታ ስድስተኛ ጨዋታ አርብ ስለሆነ በኋላ cash ማውጣት ይችላል።
ሲያልቁ እነሱ አምስቱ ካለቁ በኋላ cash out ማድረግ ይችላሉ። cash out ከሰጡት ማለት ነው።
ካልሰጥም እንዴት ላድርገው?
እኮ ያው ይጠብቁትና ራሱ system ኡ ነው የሚሰጡት። እኛ የምንቆጣጠረው ነገር አይደለም። ለምሳሌ አንዱ ጨዋታ ሲያልቅ check ያድርጉት። cash out ይሰጠኛል አይሰጠኛም የሚለውን check ያድርጉት እና ይደውሉልኝ።
በቃ አምስተኛ ጨዋታ ሲያልቀው ደግሞ በስድስተኛ ጨዋታ
ገና ገና ስለሆነ በቃ ሲያልቅ ያሳውቁን፣ ይደውሉ። ካልሰጠ cash out ካልሰጡት ይደውሉልን።
በቃ cash out ካልሰጠ በቃ ደውላለሁ sister።
እሺ እሺ፣ እናመሰግናለን። እሺ መልካም ምሽት።
እሺ thank